hello ጤና ይስጥልኝ Best Bet ራሄል ነኝ። ቤት የምንደርሰው
እንትን ነው በአልበራልኝ ያለ ያነት
ትኬት ነው።
አዎ፣ አስር ኮዱን ንገረኝ እና እኔ check አድርግልሃለሁ።
እሺ ልንገርሽ እንግዲህ አስራ ሁለት ሀምሳ ሰባት እሺ አንዴ እ
አስራ ሁለት ሀምሳ ሰባት እሺ አስራ ሁለት ሀምሳ ሰባት አርባ ስድስት ሰማንያ ሁለት አርባ ስድስት ሰማንያ ሁለት አዎ
እ አሁን ታርሟል፣ ግን እንትን ነው ተመላሽ የለውም። odd ኡ ትንሽ ነው በጣም
ወድቆ ነው።
እ አንድ የወደቀ match አለው የመጀመሪያው ማለት ነው። ከዛ ግን ተመላሽ እንዳይኖረው ደግሞ odd ኡ ትንሽ ነው። አራት ነው odd ኡ ሌላ